ሰላም ጤና ይስጥልን። ኬክ
ጤና ይስጥልኝ ናቤል።
አብረሽ ሽንኩርት order አድርጌ ትናንት ዛሬ ይመጣሉ ብዬ ነበር። እስካሁን የደወለልኝ ሰው የለም።
እስኪ ስልክ ቁጥሮት ንገሩኝ። መውጣቱን check ላድርገው።
ዘጠኝ አስራ አንድ አስራ አንድ ሀምሳ እሺ ዘጠና አንድ ሰላሳ ዘጠኝ ዘጠና አንድ ሰላሳ ዘጠኝ
ምን ነበረ product ኡ?
ሽንኩርት
admin እርሶ ኖት?
አ
አስራ አንድ ኪሎ ነው የግሩፑ።
አ እሺ ስልክ ቁጥር ልንገሮት፣ ወጥቷል። የድራይቨር ስልክ ይመጣሉ?
የ driver ስልክ ልንገሮት፣ የት እንደደረሱ check ማድረግ ከፈለጉ።
እሺ
እሺ ዘጠኝ ሀምሳ አንድ
ዜሮ ዘጠኝ ሀምሳ ሀምሳ አንድ አሉ
እሺ ሰላሳ ሰማንያ ዘጠኝ
እሺ
ስምንት እሺ
ሰማንያ
ከዚህ በፊትን አምጥተውልኝ ነበር እነዚህ። እሺ ሰማንያ መጨረሻ አምጥተው ነበር።
አለ።
አዎ፣ እሺ እሺ እሺ እሺ እሺ